ሄሎ ሄሎ አቤት።
ጤና ይስጥልኝ። ቤስት ሰላም ነው። እንትን betting online ቆርጬ
እሺ hello እ፣ ትኬት ግን ምንም አልገባልኝም።
cashier code ዷን ትነግረኛለህ?
አዎ አስራ ሁለት ንገረኝ። አስራ አስራ ሁለት ሁለት ስልሳ ስድስት ስልሳ ስድስት ሰላሳ ስምንት
አስራ ሁለት ስልሳ ስድስት ሰላሳ ስምንት አርባ ዘጠኝ
አርባ ዘጠኝ እም።
እሺ ይሄ win ኦ ነው ላለ ካሻውት አድርገዋል።
እ ካሻውት አድርገዋል።
ካሻውትም ምንም አላረኩም። አንድ ሺህ ምናምን ብር ነው ምንም አልደረሰኝም።
አንድ ሺህ ምናምን ብር ሳይሆን ካሻውት ነው ያረከው።
እንዴት ካሻውት?
ጨዋታው ከማለቁ በፊት cash out የሚለውን ነክተከው cash out ነው አ- ያረከው።
አ እሱን ነገር መንካት ጥሩ አይደለም እንዴ?
አዎ አዎ፣ እሱን ከነካኸው ሙሉ በቃ ባለው ነው የሚይዝልክ። ቤት ኦኬ ያረክበትን ነው ከዛ ላይ ነው የሚሰጥክ እንጂ ጨዋታው ሳያልቅ ነው ካሻውት ያረከው።
ኦኬ ኦኬ ኦኬ። ስለዚህ ስለዚህ ሲ- ሲቆርጥ cash out ማድረግ የለብኝም ማለት ነው።
አዎ cash out የምታረገው በምርጫ ነው። አንድ option ነው። cash out የሚለውን ከነካኸው እም።
ያልተካሄዱ ጨዋታ ሳያልቅ ነው የሚወጣው ብሩ። ለዛ ነው።
okay በቃ እሺ ገባኝ። በቃ ተይ።
እሺ እሺ። መልካም ቀን።